ሄሎ ጤና ይስጥልን ቤተሰቤ
አብሮ ይስጥልን። ጳውሎስ ነኝ እሺ ባሉ ሰላም ነው አለው እግዚአብሔር ስምን አለ አለ እንት ነበረ አንድ ስፒሮኪያስ ኢንተርኔት የሌለበት ቦታ እኮ ነው ያለው እንጂ እሺ ላልጽፍሽ
እሺ ምን እንደ- ምን ልጻፍ ሐምራ አሸርዋን
አሮይ አስራ ዘጠኝ አሸርዋን እሺ ሰላሳ አራት ከአሸርዋን ሐምራዊ ሰላሳ?
ሁሉም ሀ ሐምራዊ ሰላሳ ሰላሳ አራት ሐምራዊ ሰላሳ አራት ከአሸርዋን እሺ ሐምራ ሀምሳ አምስት ከአሸርዋን
እሺ ሐምራዊ ሀምሳ ስምንት ከአሸርዋን እነዚህ አንዱ የሚደረጉ ነው። እንትን ደግሞ አስራ ዘጠኝ ሀምሳ አንድ እና ሀምሳ ስምንት
አስራ ዘጠኝ ሰላሳ አራት ሀምሳ ሀምሳ ስምንት ሰላሳ አራት አስራ አንድ አንሎክ የሚደረጉ ማለት ነው።
አ- አስራ ዘጠኝ ሰላሳ አራት ሀምሳ አምስት ሀምሳ ስምንት አራቱ ማለት ነው።
ኦኬ ሀምሳ አምስት ሀምሳ ስምንት አ- ሀምሳ አምስት ከአሸርዋን ሀምሳ ስምንት ከአሸርዋን አንዱ የሚደረጉ ናቸው።
እሺ እሺ ሀምሳ አምስት ሀምሳ አምስት ስምንት እሺ እንትን ሀምሳ ሰባት ደግሞ ሪዲየም እያደረገልን አይደለም እየዘገየን አዎ፣
ይቆራርጣል እስቲ ንገረኝ ሀምሳ ሰባት ምን ሀምሳ ሰባት ሪዲየም እያደረገልን አልነበረም ትኪ ላይ ማለት ነው ኦኬ እሺ እና እንድታያት በዛውም ስላርግልኝ እሺ እሺ እሺ አፈቅረሽ ችግር የለውም